ላ
hello ጤና ይስጥልን እንደምን ነው።
አብሮ ይስጥልን። የዩቲዩብ ኮርስ ለመውሰድ ነበር።
እሺ ይቻላል። ስማው ስማ ልበል።
እንትን information እንድትሰጪ ፈልጌ ነበር መጀመሪያ።
እሺ የሶስት ወር ኮርስ ነው ኮርሱ። ለወር ከአስራ አምስት ቀን ያህል በአካል እየመጡ የሚማሩ ይሆናል። ተስፎ ሲኒማ በአካል ነው ኦንላይን የመረጡት?
ኦንላይን ሲሆን እንዴት ነው የሚወሰደው?
በኢሜይሎ በአካል የተማሩትን ኮሜዲያን እሸቱ ያስተማረውን ቪዲዮ እንልክልዎታለን። በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Google meeting ይኖረውታል።
እሺ
ለዚህም ጥያቄ ካለ የሚፈልጉት ነገር ካለው ለ credit hour ነው። ለአንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምትሰጠው credit hour ሀያ credit hour ነው።
okay እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን።
እሺ፣ አመሰግናለሁ።
እሺ